Hello
አቤት ሰላም ጤና ይስጥልን። Donkey Tube ነው አብሮ ይስጥልን።
ምን ልርዳዎ እም፣ ቦታ ለመያዝ ነበር።
እሺ ይቻላል። ስምዎትን ማን ልበል
መግቢያ ስንት ነው?
አራት መቶ ብር
አራት መቶ ብር።
አ
እሺ። ስም ፋጢማ አራጋው ሰይድ።
ፋቲማ
አዎ፣
እሺ ስልኮትን ይሄን ለያዝ አዎ፣ ይሄን ያዝ።
ቅዳሜ አስራ ሁለት ሰዓት ነው። ቀደም ብለው ይገኙልን።
እናመሰግናለን።
እሺ መልካም ምሽት።
እሺ ቢቻል ብላ